ሄሎ ሄሎ አቤት ሄሎ፣ ጤና ስጥልኝ። ከውዳ bike manufacture የነበረ የምደውልልክ ሄለን ነኝ። ምን ልርዳክ?
የኤሌክትሪክ ባጃጅ ዋጋ ልጠይቅ ፈልጌ ነው።
የት አካባቢ ነው የምኖረው?
አዲስ አበባ።
ለየት ነው የፈለግከው?
አዎ ለየት ነው? ክፍለ ለመቀሌ።
ሀገርም agent መቀሌ አለን እሺ ዋጋው ነው የፈለግኩት።
እኮ። ዋጋ ከእነሱ ጋር ነው የምታወራው። የ agent ኦችን ስልክ ልክልህና እሺ ላክልኝ። እሺ እሺ። information የምሰጥክ ነገር የለም?
የለም ችግር የለም። ስልክ ስጠኝና ላውራቸው።
okay አይተሃል? እሺ እሺ እሺ። መልካም ቀን።
እሺ መልካም ቀን።